hello hello hello ጤና ይስጥልን።
እግዚአብሔር ይመስገን
ወደ Flintstone Homes ደውለውልን ነበረ።
እ ወደ Flintstone Homes
ምን ያልከኝ
ወደ Flintstone Homes
እንጃ አለ አይ አባይ
ደውለውልን ነበረ። ወደ ፍሊንትስቶን ሆምስ ነው ያልኩት።
ኦ እንጃ አደወልኩም አደወልኩም ትላለች ማዘር
እሺ እሺ
ስልሳ ሸውዓተን ዋይ ናይ ክልታይ ብነፍሱ ናይ ክርኢ